ስለማይግባባ ደህና አሰማን።
እንዴት ዋላችሁ?
እግዚአብሔር ይመስገን አባት።
እነዚህ መኪኖቹ ዲፎርዶቹ ከባንክ ጋር ነው ያለች። ከባንክ እንዴት ነው እናያይዛለን ያላችሁት? በደንብ ስላልገባኝ ዲፎርድ ሁለት ሺህ ስንቱን ነው ወዴ?
ሁለት ሺ አስራ ሶስት እና ሁለት ሺ አስራ ሁለት ሁለት ሺህ አስር እና አስራ ሶስት እናያይዛለን። አንድ ነጥብ አምስት ባንክ እናያይዛለን ምናለን እናያይዛለን አባት።
አልገባኝም። አንድ ማለት ማያያዝ ማለት ማያያዝ ማለት አንድ ነጥብ አምስቱን ጊዜ በሶስት አመት ጊዜ ውስጥ ከፍለው እንዲጨርሱ ማድረግ ማለት ነው። ሌላውን cash ከፍለው ማለት ነው።
ስንት ማለት ነው ዋጋው?
ቁጥር ልስጦት ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ
ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ማን ልበለው?
ማሊ ባባ ብላ ያናግሩት።
ዋይ ታንኪ ቬሪ ሰለች ማሊ ባባ ብላ ያና